ቤተሰብ ነው።
ሄሎ ጤና ይስጥልን ቤተሰብ ቤት
አብሮ ስልን እንትን ፈልጌ ነበር ከገም ውስጥ ድራ ብዬ ብር እዛው ቤንዲንግ ገባች።
እሺ ደውዬ ደግሞ ስደውል ደግሞ ወጥተዋል ከቤንድ ቸገር ወደ ጌም ተመልሷል አለኝ። ወደ የተመለሰ ነገር ደግሞ የለም።
ቤት ቤት ቁጥር ነገር የለየው ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት
ዜሮ አምስት ዜሮ አምስት አርባ ሰባት አርባ ሰባት አርባ ዘጠኝ
አርባ ዘጠኝ ስንት ብር ነበር?
አምስት ሺህ ብር ነበረ። ከአምስት በፊት ደግሞ አራት መቶ ብር ነበረ።
ቅድም ቴሌግራም ያወርተን ነበር።
አዎ
ቀኑ መቼ ነበረ?
ቀኑ እ
የአምስት ሺው ሁለት ሁለት አስረኛ ወር ሁለት ሺህ ሀያ ሶስት ነው።
ሁለት ሺህ ስንት?
አ- አ- አምስት ሺህ ብር አምስት ሺህ ብር።
አዎ
እሺ ትንሽ ጠብቀኝ። ሌሊ hello
ዋይ አዎ እኛን ጋር failed ነው የሚለው። አልተመለሰልም ወደ አንተ እ አልተመለሰልን failed ብሏል። እኛን ጋር ወደ ቤት ቤት account ተመልሷል።
እ አራት መቶ
አራት መቶ መቼ ነበር?
አራት መቶም ሰላሳ እ ዘጠነኛ ወር ሁለት ሺህ ሀያ ሶስት
እሺ እያየሁልህ ነው። እሺ
እሺ
አራት መቶም failed ብሏል። ወደ ቤት ቤት account ገብቷል።
እሺ እናመሰግናለን።
እሺ እኛም እናመሰግናለን።